Please pardon me, Mr. Gautam Dutta.
ሄሎ ሄሎ
ስልኬ ብር እየቆረጠ እንዲህ ብሎኝ ማለት
እ ምናምን ከሱ ነው።
ላይ ብር ስሞላ ብር ይቆርጥብኛል። ምክንያቱን አላውቅም።
ኦኬ እ ለሬዲዮ አገልግሎት ተመዝግበዋል።
አይ፣ ተመዝግቤ ነበር ወጥቻለሁ። ግን ደሞ ይሄ ሌላ ነው ሌላ ነው። ይሄ አሁን ነው እሱ አይደለም።
ማለት ከ- ከቲ- ከኛ አገ- ከኛ አገልግሎት ጋር የተያያዘ አይደለም
አይ፣ ይሄ ሬዲዮ አገልግሎት አይደለም።
እና ምንድን ነው ምን እንዴት ነው የሚቆርጠው ማለት ነው?
ዝም ብሎ ስሞላበት እ፣ እንዲሁ ከወር- ከወር በላይ ከሆነው ስሞላበት እኔ የነካሁትን ነገር አላውቀውም። አምስት ብርም እ፣ ይቆርጥብኛል። አስር ብር ድረስ ቆርጡብኝ ያውቃል።
OK ስለዚህ እ፣ የተጠቀሙት ነገር ምንም ከሌለ ዝም ብሎ ነው የሚቆርጠው።
አዎ፣ አይ አላውቀውም። እኔ message ሲገባ የነካሁት ነገር ከሌለ እኔ ሳላውቀው ሌላ ነገር የለም። የማውቀው ነገር የለም።
እሺ፣ system ላይ ካለ ነው። ስለዚህ እ፣ ተ- ቴሌ በደውለው check ቢያደርጉ ነው የሚሻለው። ዘጠኝ ዘጠና አራት ላይ ደውለው እ፣ ኦፕሬተሮቹን አግኝተው እዛ ጋር ያዩለታል።
እሺ።
አመሰግናለሁ። መልካም ቀን ይሁን።